हम्म ये तो hello ጤና ይስጥልኝ።
ሰላም።
ከቺፕቺፕ ነበር ምደውሎት።
እሺ።
order አድርገው ነበር አይደል? ይበዋል መደበኛ የዶሮ ጥቅል
አዎ።
ተረክበዋል?
አዎ።
እሺ እንዴት አዩት? ቆንጆ ነው ወይስ ቢስተካከል ብለው የሚነግሩን ነገር ካለ?
እንትን የሀበሻ ነው እንዴ ዶሮ?
ዶሮ አዎ፣
ሀበሻ ነው?
አዎ።
አይ መጠኑ ትንሽ አነስ ስላለ ምናልባት የሀበሻ ነው ብዬ አስቤ ነበር።
አ መጠኑ ትንሽ ነው?
ትንሽ አነስ አለብኝ።
አዎ የሀበሻ ስለሆነ ነው።
መስተካከል ከቻለ
ምን አለኝ?
ወደፊት መስተካከል ከቻለ ያስተካክል።
ይስተካከላል፣ ይስተካከላል። እሺ ስለዚህ ያው ደስተኛ ኖት አይደለ? ሌላ ቅር ያሉት ነገር የለም?
አይ ቅር ያለኝ ነገር የለም። ቆይ እሺ እሺ ስለተጠቀሙ እናመሰግናለን።
እሺ፣ መልካም በዓል፣ መልካም ቀን።
አሜን ለሁላችሁ።
እሺ